ሄሎ ጤና ይስጥልኝ Best Bet ራሄል ነኝ። ባኮም ልርዳው?
Okay ኤፍሬም ነኝ። ኤፍሬም ዶላ።
እሺ
ይህ መኪና game እንትን user ልከልኝ ነበር ጄሪ እና እሺ login አድርጌዋለሁ፣ ግን እስቲ አጠቃቀሙ ምናምን ብዙ እንትን አላለኝ።
እሺ አንድ መስመር ላይ ትጠብቀኛለህ? ከ- ከጄሪ ጋር ላገናኘክ። እሺ
hello
ጄሪ ወይ ኤፍሬም እንዴት ነሽ?
አለን፣ እግዚአብሔር ይመስገን።
ይህን ጄሪ አጠቃቀሙን ብታሳይኝ። ዊካኖት ኮኔክት ወደ ሪታይል ማኔጀር ነው ምናምን ነው የሚለው።
okay እንትን መጫን አለበት፣ ፕሪንተሩ መጫን አለበት።
okay printer POS driver ሩ አለክ?
driver setup ቆይ እስቲ የ POS የለም፣ ጫነውና የለም።
ያኛውን link ኡን ልክላለሁ፣ የቤትማኑ ማለት ነው።
link ኡ አገኝ። okay እዚህ የ POS አለ እኮ እዚህ driver install አድርገው።
የ POS ኡን አድርገው፣ ግን የቤትማኑን link ኡን ልላክልክና Chrome ላይ ገብተክ አዎ።
install ማድረግ ነው።
እሺ እሺ ከዛ ካልሰራልክ ችግር የለም check እናደርገዋለን።
እሺ እሺ እሺ